ጤና ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
እንዴት ነሽ ሀና?
አይወድም
አለ እቺ app ኣችሁን download አድርጌ ነበረ እሺ
እና የ SMS ቁጥር ይደርሳል ምናምን ብሎ እምቢ አለኝ።
OK የ- እንትን ነው ስልክዎት iPhone ነው?
አዎ iPhone ነው።
እሺ VPN አብርተው ይሞክሩት።
OK በ VPN አዎ በ VPN ይሞክሩት። ያው መተግበሪያውን ተጠቅሞ ባለሙያ ማዘዝ ይችላሉ። አሁንም እንደደወሉ የሚፈልጉትን ባለሙያ ማዘዝ ይችላሉ።
OK ሊዮና በዛ እምቢ ካለኝ እንትን ልበል ይቻላል።
ልደውል። OK እሺ እሺ እሺ። መልካም ቀን።
ይሁንልኝ።